ካልሄድ conflict እንለዋለን። ሄሎ ጤና ይስጥልኝ ቅድስት ነኝ። አቤት ሄሎ ቅድስት ወይ እንዴት ነሽ?
እግዚአብሔር ይመስገን።
order እንድታወጪልኝ ነበረ።
ለምን
ለምን ወደ ፒያሳ እየሄድኩ ነው እና የኡራኤል እንትን ነበር የገባልኝ ማለት ነው። sender ኡን ላገኘው እየሄድኩ ነበር ወደ ፒያሳ።
ስንት ስንት አገኝ order ኡን order number ኡ አርባ ሁለት ዘጠና ሰባት ሙሉ አለም
ወርዘት
አርባ ሁለት ዘጠና ሰባት
ሌላኛውስ ወይ order እኮ ሌላ አልያዝኩኝም። sender ኡን ላገኝ እየሄድኩኝ ነው አሁን ወደ ፒያሳ ማለት ነው።
እንጂ አልስክ አልያዝኩም ያዝኩ አልያዝኩም። አይ ሲሚደሩ ላይ ወደ ፒያሳ
እንዳዘጋው እሺ፣ እንዴ ጠብቀኝ።
እሺ እሺ እሺ
ሄሎ ወይ
አይወጣልህም ስራው ሙላለም።
አይወጣልህም
አዎ አይወጣልህም ስራው አይወጣለትም አሉኝ። ስለዚህ ስራው እሺ፣ እና ልመለስ
ያው እንግዲህ ስራው እንግዲህ እኔ ምን ላድርግ አይወጣለትም ተባለ።
ወይኔ ወይኔ